ጤና ቤት ረዴት ነው የምንረዳው።
ቤት ቤት ኦንላይን ለመጫወት ነበር የፈለግኩኝ እሺ እና እንዴት አድርጌ ነበር መጠቀም የምችለው?
ቤስት ቤት account አለ?
የለኝም።
እሺ ቤስት ቤት dot bet ብለህ ትገባና እ
ከዛ register የምትለዋን ትነካታለህ።
አ ከዛ register ትለውና user ስታስገባ ስልክህን ከዘጠኝ ጀምሮ ታስገባለህ።
አ
ከዛ password ስታስገባ ደግሞ አንድ capital letter አንድ small capital letter small letter ቁጥሮች እና ይሄ Okay.
at ጥያቄ ምልክት ምናምን symbol ኦቹ አሉ አይደለ አ እነሱን ተጠቅመህ confirm password የሚለውም ላይ እሱን ትደግመውና አ ከዛ register ስትለው register ያደርግልሃል እሺ እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ቀን